ከገበሩ ቀደም
ወይ ቶ ቶ ቶ
ቆይ አላነሳልኝ።
ስማ እ ቤት ነው ቢሮ ነው።
አዎ
እነዚህ አምባሳደሮች ትንሽ ልብስ አላቸው እንዴ?
ምን አላቸው?
ቀጠን ያለ ምናምን ልብስ አላቸው?
እኔ እንጃ አላየሁም። አይገርምም?
ሆኖ እውነት ለነገሩ ይኖራቸዋል ይኖራል እንጂ ዛፍ አይደለም?
እም። ምን ፈልግ አይ እ፣ ሰላም ጠይቄልኝ ብለኝ
የወንድ እም፣ ታዲያ ተጠብቀ የኛ ስንወስድ እም፣ የኛን ተጠብቀ ለአሁኑ ቅዳሜ ነው አሀ ለአሁኑ ነው እም፣ እም፣ እንጂ አሪፍ ነበር አንተ።
በጣም እንጂ እም፣ በራይት ፕሌስ።
ለ- ለሌላ ጊዜ ንገረት።
እም፣ ምን ተባለ እናንተ?
የእኛማ መከለከላሉ መልሶ
ኧረ እ እም፣
እ
በእውነት እውነት
ማን ታርገው?
ኮድ አምስት ኮድ አንድ እ የምን ኮድ ነው?
የእንትን የምን እንትን እንትን እየ- እያወጣሁለት TikTok account አንበል እያስተማርኩት በእውነት በለኝ።
እ።
እሱማ ከመጣ በትለን ም- ምነው ዝም አልሽኝ ግን የለቀኩትን TikTok?
ወይ አልመጣም እኔ ጋር ኧረ ተይ።
በእውነት okay፣ እሱማ ከከፈተ በቃ TikTok ይዘጋል።
በቃ ይኸው እየለቀቅን ነው። ስራ የለም ደሞዙም ስላነሰ እ?
እም፣ በዚህ ተከታዮቻችንን እናብዛ።
ይሻላል ነው።
እም፣
እሺ፣ ደውል እሺ። ይቆይ ምን እናረኝ ግን እናንተ